ሄሎ ጤና ይስጥልን ዋሽንግተን ህክምና ማዕከል።
እሺ ነበረ ሄሎ አቤት ይሰማል።
የቀጥታስ ነበር የምንደውለው እና እንትን ፈልገን ነበረ ምንድን ነው እ፣ ኮንትራስት ምን አልሽ?
brain MRI with contrast ስምንት ሺህ ስድስት መቶ
ሄሎ አይሰማም። ስምንት ሺህ ስድስት መቶ price ኡ
አዎ አይ ዋጋውን ሳይሆን እ።
already ነበርኩ ማለቴ attendant ነው።
ምን አልሽ? ድምፅሽ አይሰማም፣ ይቆራረጣል።
እ?
ድምፅሽ ይቆራረጣል፣ አይሰማም።
ሄሎ
ሄሎ
አቤት
አይሰማም፣ የምትይው ይቆራረጣል።
ሄሎ
ሄሎ ሄሎ?
ሄሎ አቤት እሺ እሺ አሁን ይሰማል። ምን ነበር ያልሽ?
አዎ አይ attendant ኡ አናግሯቸዋል እና አምቡላንስ ልትልኩልን ብቻ ነው እንጂ እሺ በዚሁ ስልክ መልሰን እንደውላለን። ከየካቲት እሺ መልሰን ከየካቲት ነው እሺ መልሰን እንደውላለን እሺ ቶሎ ይደርሳል አምቡላንስ available ነው እኮ አሁን ያናግሯቸዋል። አ- መልሼ እንደውልልሻለሁ።
ይደውሉኛል እሺ እሺ በቃ።
እሺ